ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አዲስ ፕሮ cleaning service ናቸው?
አዎ እሺ ሀሩን ይባላለሁ። የደወልኩልሽ ከቢፕላስ ቴክኖሎጂ ሶሉሽን ነበረ እሺ እና እኛ መተግበሪያ ወይም application ነበር develop ያደረግነው እህ እና እሱ ላይ እናንተ ድርጅታችሁን በማስመዝገብ በነፃ ማስተዋወቅ ትችላላችሁ።
እሺ ምንም ለ- አይነት ለ- ክፍያ የለውም። እ፣ እናንተን ነው ተጠቃሚ የሚያደርገው። ከእናንተ የሚጠበቀው application ኑን በማውረድ እ፣ service ኣችሁን ማስመዝገብ እና አድራሻችሁን መመዝገብ ነው።
ጥሩ በቃ ስለዚህ ል- link ኩን እልክልሻለሁ በ normal ስልክ ም- በ normal እ።
text እልክልሻለሁ እዚህ ስልክ ላይ።
እሺ ማለት ነው።
እሺ እሺ፣ አመሰግናለሁ። መልካም ቀን።
ለሁላችሁ